ጤና ይስጥልኝ የኢቲኤስ የጥሪ ማዕከል ባኮ ምን ልርዳዎት?
በዚህ እንዴት ዋልክ?
እግዚአብሔር ይመስገን እንደምን ዋሉ?
እኔ ሰአዳ ነኝ። ሰአዳ ነኝ።
ሳዲ እንዴት ነሽ?
አላው ደህና ነህ? በዚህ ሁሉ አለን።
ሰላም።
ሁሉ ሰላም፣ ሁሉ መልካም።
ስራ የመጣ ሰው አለ? እንደ የሆነ አንድ customer ነበረ እ፣ ትኬት እንመጣ- የፈለገ እንመጣለን ብለው አድራሻ ጠይቀውኝ ነግሬያቸዋለሁ። በዚህ ስልክ ላይ ደውለው እስካሁን OK፣ አልመጡም።
እንዲመጡ Perfect። በቃ እሺ፣ ስራ እንዴት ነው እ፣ ምንም አይልም ሳዲዬ፣ ስልክ አለ፣ ቆንጆ ነው።
አደለ?
አዎ ስልክ አለ።
ጥቤ ወጣ።
አዎ ጥቤ አስራ አንድ ሰዓት ሲሆን ወጣ።
OK፣ እንትንሳ ምን ያህል እንደተደወለ ምናምን ሳይጽፍልኝ ወጣ ይታያል።
I think my- ከጠዋት ጀምሮ ያለውን at least average
ከጠዋት ሶስት ሰዓት ጀምሮ ያለው እኔ ጋር ያለው ላይ ይታየኛል። maybe እዛኛው ላይ ደግሞ ሌላ ካለ አይቼ እነግርሻለሁ። አሳ በቃ እሺ፣ እሺ ጥብዬ እም፣ ማነህ በዚህ እሺ፣ እሺ፣ እሺ፣ ሰዓት እሺ my dear ቻው bye እሺ፣ ቻው።
ቻው